ለሁሉ support እባኮ ምን ልርዳዎት?
hello support ነው ምን ልርዳዎት?
እ እህቴ እንትን ነበር ትናንትና ወጪ አድርጌ ማታ ማለት ነው። ከዛ transaction history ላይ screenshot አድርገህ ወደ ቴሌግራም ላክልን ብላኝ ነበር።
እሺ ነገር ግን transaction history ው ብለው ብለው ምንም አያሳይም። በቃ የዝውውር ታሪኩ
እያመጣ አይደለም። ኔትወርክ ይሆን ባንክ ኔትወርክ ግን ትራንዛክሽን አይደለም።
ባንክ እ?
transaction ይሞክሩ። በ branch እየሞከሩ ስለሆነ ነው። በባ- በባንክ transaction ይሞክሩትና ይመጣል።
bra- branch transaction ነው ይሄ። ባንክ transaction የሚል አለው አዎ አለዋ
የት ምን የሚል ነው?
እዛው ላይ ያገኙታል። መጀመሪያ ሲገቡ branch የሚለውን ሲነኩ በ- ወደ ባንክ እንዲቀይርሎት እንትን ይበሉ ይመጣል። ባንክ okay እሺ